ሄኖቤል ሳቢ ነኝ።
ደስታ ይወርደር በእናትህ ሰማንያ ስድስት አርባ ሁለት
ሁለት ምን ሆነ?
አርባ ሁለት ካንስል ነው። ምን ተሳስቼ ኮምፕሊት እንዲለው ነው። እንደ ቆያችሁ እኮ ምግብ ቤት መልሼ እኮ አቶ ነህ ማነህ?
አሸናፊ ነኝ።
ሰማንያ ስድስት አርባ ሁለት
አ
እስኪ እሺ አሳውቅልሃለኝ። ምን ሆኖ ነበር ካንስል የሆነው? እስኪ አንዴ ቆይ መስመር ላይ ጠብቀኝ። አሸናፊ
አቤት አቤት አለሁ።
ምን ሆኖ ነበር ካንስል የሆነው?
ካፈር አልፈለ ቦታ ቀይራ አልፈልግም ብላ ነው። ከዛ በቃ ካንስል ደረጋ ወደ ወደ ወደ ምግብ ቤት መልስ አላችሁ። መልሼዋለሁ። ከመለሱ ደግሞ ሀያ ደቂቃ አልፏል።
አሳውቅልሃለሁ።
ቻው